ሄሎ ሄሎ አቤት እሞ ወይ ይቅርታ መልሼ ደወልኩኝ።
እሺ በሀያ ሶስት ያዘዙት መጧል አይደለ?
በሀያ- የባለፈው አዎ ይሄ የባለፈው?
ሰላሳ እም።
የባለፈውማ ተ- እንትን ብለናል ጨርሰናል። ይሄን ግን ትላንትና ነው ያዘዝኩት።
okay ሰላሳ piece order ያደረጉት እሱ መጦልዎታል አይደለ?
ሰላሳ ኪሎ እም።
አልመጣም። ሰባት ኪሎ ብቻ ሰጠኝ። ዛሬ ነው የሰጠኝ ሰባት ኪሎ ብቻ።
okay እሺ የባለፈው አልመጣም ነው የሚሉኝ አጠቃላይ የባለፈው መጥቷል፣ አጠቃላይ መጥቷል። ትላንትና order አይ- ያደረኩት ግን ሀያ ሶስት ያዘዙት ማለት ነው።
እሱማ መጥቷል። ይሄ የእነኛው እኮ የሀያ ሶስት አይደለም እሺ ትላንትና ያዘዙት በሀያ ሰባት ትላንትና።
ያዘዙት ደግሞ አዎ በሀያ ሰባት ያዘዝኩት አጠቃላይ
አጠቃላይ ሰላሳ ሰላሳ አዎ Okay እንደባለፈው ድጋሚ ሰላሳ አዘዋል ማለት ነው።
ድጋሚ ሰላሳ ነው ያዘዝኩት። አዎ እም። Okay እሺ አንዴ ጠብቁኝ እሺ እሽማ